en Hollywood junto a Komlotov hicieron el comisionado para que sí. Eso lo...
ሄሎ ሄሎ፣ ይሰማል ይሰማል። እ፣ እንትን ቴሌ አፕ ምናምን ብር ለማስገባት ፈልጌ ነበር ወደዛ እና እምቢ አለኝ። የለካሽ እና ምንድን ነው ስራ- ከተማ ቤት የሆነ ነው ይስተካከላል። ይጠብቁ አ ድረስ ይስተካከላል።
ይስተካከላል።
አዎ
ዛሬ ይስተካከላል ገና እስከ ነገ ይጠብቁ።
ከነጋ። እሺ እሺ